hello hello ዮናስ አቤት ሰላም ነው እንዴት ነህ?
እግዚአብሔር ይመስገን ከ Best Bet ነው የምደውልልህ።
እሺ ወንድሜ እሺ እ virtual ነው የምፈልገው ብለናል አይደለ?
አ virtual GR ነው ጅግጅጋ የምንሰጠው እ እ
GR ነው system ኡ የምንሰጠው።
GR አ GR ማለት አልገባኝም GR ማለት Golden Race ገ- እኮ Golden Race እዚሁ እያለው እዚሁ የምታጫውቱት አይነት አይደል ጅጅጋ ላይ ያላችሁ አይነት አ አዎ እኔም እሱን ነው የምፈልገው እሺ ፕሮግራም እንጭንልሃለን። game ኦቹ ያው Keno የውሻ ነው የምትፈልገው አይደለ? spin Keno ውሻና እንትን spin spin አዎ በቃ እንጭንላለን። እሺ እዛው እሺ።
ልክላለን፣ create አድርገን ልክላለን።
ምን አልክ cashier ኡ create አድርገን ልክላለን። ሁሉ እሺ ነገር የሾፕን የካሸሩንም አ እ፣ የ training ቪዲዮ አብረን አያይዘን ልክልሃለን። በቃ check አድርጋችሁ እንትን መጀመር ትችላላችሁ።
ማለት እንግሊዝ ምናምን ልከንልህ አንተ ነህ የምችለው ወይስ እኛው ነው እንግሊዝ የምችለው?
አይ ምንም ብቻ እኛ ኦልሬዲ በቃ እዚህ ሲስተም ላይ እናስገባውና አንተ አዎ።
ሊንክ አንተ ሊንክ ነው የምንልክልህ
ሊ- ሊንክ ነው የምልክልን?
ሊንክ ልክልሃለን። አይ ኢንዴክስ ምትልክልና ምንልክል እንትን ምንጭናቸው አሉ
እኮ አሁን ስኩን ዳውንሎድ አድርግቼ እንግሊዝ ስኩን ትልክላችሁ?
ኢንዴክስቱን ትልክልናለህ። አዎ።
አይ፣ አለ አይደል? ኢንዴክስ ካለህ አይደል?
ወደ ሶስት ስልኩ ነው ገባ ገብቼ እንግሊዝ ስኩን አውጥቼ- እንዴት ነው ያለበት አካባቢ ኔትወርክ አሪፍ ነው?
ፋይበር ነው ፋይበር ነው?
አዎ።
በቃ ጥሩ። ኢንዴክስ ትልክልናለህ። እሺ እሺ።
እሺ። ምን አልከኝ? ድምጽ ይቆራረጣል።
በምን በምን ቁጥር ነው ማገኘት?
ቴሌግራም ላይ እያናገርኩ አልነበረ?
አዎ በቴሌግራም አሁን እያወራን ባለው ላይ ነው የእንግሊዝ ስኩን እሱ ላይ ነው የምልክላችሁ።